ጤና ይስጥልኝ ድር ገበያ ማዘዝ አሁን የምትፈልጉት ደውዬ ነበር ወንድም።
ድጋፍ
እሺ አሁን ደውዬልህ ነበር ሀያ አንድ አራት ዜሮ ሶስት ሀያ አንድ አራት ዜሮ ሶስት ስሞትም አልበል ሙሉ ስሞትም
ሰለሞን ነው። መጀመሪያ እንትኑ ልንገርህ ልብሱ ራሱ ነው ምናልባት ሰለሞን ማ?
ዲስኮት።
ሰለሞን ማ ሰለሞን እሱ ነው።
መሳይ አ አድራሻችሁን
ልብሱ መጀመሪያ ልንገርህ እንግባባ።
አዎ፣ ኮዱን በኮዱ ይታወቃል እሱ አድራሻችሁን ንገሩኝ
አ፣ አዲስ ከተማ
አዲስ ከተማ
አ እሺ ለበለጠ ዝርዝር መልሰን እንደውላለን እናመሰግናለን እሺ እሺ እሺ